አዎ hello hello ሰላም እንዴት ነሽ? አለን እግዚአብሔር ይመስገን። ምን ነበር?
አሁን እያወራ ነው ነበረ።
እሺ ስኬት ቴክኖሎጂ ነው።
አዎ ስኬት ቴክኖሎጂ ነው።
አዎ እንትን assessment አላወጣ ብሎ ነው print አንለው ብሎን አላዘዝ ብሎ ነው።
እሺ
እና እንዴ ስልክሽን ስልክ ትደውልልሽ እና እንዴ ቀጥታ እዛ ያለችው ማስተካከል ትችላላችሁ ወይ ኦንላይን?
እሺ support ያደርግሻል።
እሺ እሺ። አንድ እሺ በዚህ ስልክ ልደውል አይ ሌላ አገናኝሻለሁ፣ ይደውልልሻል እሱ። ወይ transfer ላድርግልሽ ላንቺ ታናግሪዋለሽ?
አዎ እ፣ አሁን ለማናገር ሳይሆን ቀጥታ ሌላ ሰው ነው ማሽኑ ጋር ያለው እና ቀጥታ እሷ እያየች እንዲስተካከል ነበር።
አሃ በቃ እሺ ይደውልልሻል እሱ።
እ፣ እሺ ወይ ስልክ ልላክ እንዴት አድርግ?
እሺ አይ በቃ እኔ አገናኘዋለሁ፣ አንቺ ታገናኘዋለሽ።
እሺ እሺ።
እሺ